hello hello አቤት hello ጤና ይስጥልኝ።
በስተኝ ከችፕችፕ ነበር የምደውልልዎት።
እሺ እሺ እ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
ምን አይነት ጥያቄ?
እ እርስዎ order ካደረጉ ትንሽ ቆይተዋል እና maybe ቅር ያሉት ነገር ካለ አጠቃላይ ስለ service ኡ ቢስተካከል ብለው የሚነግሩን ነገር ካለ feedback ለመቀበል ነበር የደወልነው።
እስካሁን ድረስ የለም።
ምንም ቅሬታ የለዎትም?
አዎ፣
እሺ ደስተኛ ኖት በአገልግሎታችን ወይም ቢስተካከል ብለው የሚነግሩ ነገር የለም?
ቢስ- እስካሁን ድረስ ቢስተካከል ያልኩት ነገር የለም። ተመስገን።
okay እሺ እሺ እናመሰግናለን። መልካም ቀን።